ሄሎ ማን ታምሽ ቅድስት ቅድስት ሰላምን
እ ሰላም ሰላም ይልት
ሰላም ስልክ እያወራች ነው። ማን ነው ስም ልንገርልህ?
ናት ናት ነው የለኝ አሁን ከቤት በርገር አዎ ፒን ያደረግሽው አስር ብር እኮ ነው የጨመርሽልኝ። ንጋታራ የሞተረኛ ወርደር እኮ ነው ቤል
እሺ ቆይ አንዴ፣ እሺ ጠብቀኝ።
እሺ በይ
ናት ነኝ ወይ
ሄሎ ወይ check እያደረገችልህ ነው።
እሺ አራርጊው እንዴ ወይ ካልሆነ አልሄድም ባይልኝ check አደረገችልህ